ብለሽ ስለችብችብ ያነቅልኝ አብረሽ ብላ እግዚአብሔር ይመስገን። አሁን ደውዬልሽ አጣርቼ ልደውልሽ ብለሽ ነበር። አቮካዶ እሺ፣ ምን ነበረ?
አቮካዶን አሁን አጣርቼ ልደውልሽ አላልሽኝም?
ማን ነበር ስሞት? ይቅርታው
ትርንጎ አማረ።
ትርንጎ
አዎ
እ ነገ ነው የሚመጣልዎት። መቀበል ይችላሉ?
መቀበል እችላለሁ። ነገር ግን ቅዳሜ ስለሆነ ጠዋት ነው የምችለው።
okay፣ ጠዋት ነው ከአምስት የሚችሉት።
ሰዓት። አዎ ስለዚህ ለነገ ላስገባሉት።
እሺ። ግን ያው ከሰዓት ከሆነ ደግሞ አሁንም fail እንዳያደርግብኝ ለጠዋት አድርጊ።
እሺ፣ እሺ፣
እሺ እሺ። መልካም መልካም ነው።